Hello Hello ሰላም ጤና ይስጥልን።
አብሮ ይስጥልኝ።
እ ቤትሪክስ Trading ነው።
አዎ ነው።
እ ከዊ ፕላስ ድርጅት ነበር የደወልኩት እና እኛ application ላይ ተመዝግበው ነበረ።
አዎ አዎ challenge ኡን አይተው ነው የተመዘገቡት አይደለም እ አይደለም?
corporate customer ልሆን ነው።
Okay እንደ አሽከርካሪ ሳይሆን እንደ አገልግሎት ሰጪ ነው የተመዘገቡት ወይስ እንደ ተጠቃሚ?
ቆይ መልሼ ወይ መልሰሽ ትቆይተሽ መልሼ ደውኛለሽ።
እደውላለሁ። ምንም ችግር የለም። እሺ አመሰግናለሁ።
እሺ እሺ